ሄሎ ሄሎ
ይሰማኛል ሆስፒታል ነኝ።
ሄሎ
ይሰማል።
ሀሴት አላወጣሽውም እኮ ኦርደሩን።
አንድ ላይ ድጋሚ አክሴፕት አልኩት እያልክ እኮ ስትዘግ እኮ ሰምቻለሁ።
ሌላ ነበረ ሌላ ነበረ እሱ።
የምት-
አይ ኧረ እኔ ጋር የለም።
ኧረ በእናትህ እዚህ አድርጋ አድርጊው እዚህ አድርጋ አድርጊው።
ሰምቼዋለሁ እኔ። ቆይ አንዴ እኔ እዚህ አድጋ አላደርግም። ልጠይቅልህ ድጋሚ እዚህ አድርጋ እንዲያደርጉት ንገሪያቸው አንቺ አስተላልፊ። እዚህ አድርጋ አድርጉልኝ እያለ ነው ብለሽ አስተላልፊ ሀሴት። ውይ
አይቻልም። አየሃ ለውሸት ብቻ ደግሞ እየሰማው ጆሮዬ ልትሸመጥ ነው። አያለሁ።
በቃ በቃ እዚህ አድርጋ ያድርጉት ያውጡት ድጋሚ ነው አክሴፕት አልኩት ብሎ እኮ ነው የዘጋው። ስም ምን ሆነ የሸጠው?
አይወጣም። አቢ ስራው ሁለቱንም
ምን አልሽኝ ሀሴት?
አይወጣም።
ለምንድን ነው አብ- የማይወጣው?
dispatch አይወጣም። ድጋሚ accept ብሎ